የዘጠኝ ስልኝ ቤተሰቤት ራሄል ነኝ። በኩን ልርዳ
የአሁኑ ልጅ ነው። በዚህ ስልክ ይኸው ደውዬልሃለሁ። እንዴት ነው የማወጣ? እዛ ዜሮ ስምንቱ መጨረሻ
ምን አልከኝ?
አሁን ደውዬ ነበር በዚህ ስልክ ብዙ ስለሆንን ለዛ ነው። እሺ እኔን አይደለም ያወራኸው።
እሺ ምን ነበረ ጉዳዩ?
ብር ወደ ቴሌ ብር ያሳልፋለሁ ብዬ ሌላ ቦታ ሰው ገባው።
ሌላ ሰው ስልክ ላይ ሌላ ሰው ቴሌ ብር ላይ ነው።
ሌላ የራሴ ላይ
እሺ አንዴ check ላድርግልህ። የእኛን approval የሚፈልግበት status ላይ ከሆነ ልመልስልህ እችላለሁ።
በዚህ ቁጥር እ በዚህ ቁጥር አይደለም።
እሺ ቁጥሩን ንገረኝና check ላድርግልህ አንዴ።
ዜሮ ዘጠኝ
እሺ
ስድስት መቶ
እሺ ሰባት መቶ
ቁጥር ነው።
አዎ እሺ።
ዜሮ ስምንት
እሺ ስድስት መቶ ሰባት መቶ ከዛስ ዜሮ ስምንት ዜሮ ስምንት ስንት ብር ነው?
አ- ኡ- ኡ- አንድ ዚ- አንድ ቦታ ሁለት ሺህ አምስት መቶ አንድ ቦታ አምስት መቶ አንድ አንድ ቦታ አንድ ሺህ ብዙ ብር ነው። በቃ መቼ ነበረ ያረካው?
ማታ- ማታ እሺ አንዴ ቆይ። በጣም ብዙ page ነው ለዛ ነው። እሺ የቆየውበት ትንሽ ታገሰኝ።
ችግር የለም። ሁሉም account ላይ check አድርግልኝ።
እሺ እሺ ስንት ስንት ነበር ያልከኝ የብሩ መጠን?
ሁለት ሺህ ሁለት ሺህ አንድ ሺህ አምስት መቶ ሁለት ሺህ አንድ ሁለት ሺህ voucher ላይ ነው። እ፣ አቅራቢያ የቤስት ቤት ሱቅ አለ
እሺ አለ ሱቅ አለ የቤስት ቤት
ምን አልሽ?
ሱቅ አለ የቤስት ቤት ማለት ቤስት ቤት betting የሚያጫውት ሱቅ አለ እናንተ አካባቢ
የለም የለም። እንደዛ ከሆነ ወደ Best Bet account መልሰውና ከዛ በኋላ ቀጥታ ወደ ባንክ እንዲገባልህ አድርገህ ማዘዝ ትችላለህ።
አዎ ወደ አሁን እንደዛ ማድረግ ነው ፈለኩት እኔ እሺ ቴሌግራም ትጠቀማለህ?
ቴሌግራም እጠቀማለሁ። ያው ሌላ ስልክ ያው በ- የራሴ ስልክ እጅ ላይ እጅ በሌላ ስልክ ላይ እኮ ነው እኮ ማውራት ያዝኩት። ያው
እ፣ ተረድቻለሁ፣ ግን አልገባም እኮ ወደ ሌላ ሰው account still system ላይ ነው ያለው።
እንደዚሁ ንገረኝ። እኔ ማውጣት አልችልም።
እንደዚህ መውጣት አትችልም። በ- በ- ወደ ባንክ አይደለም ያዘዝከው፣ በ cash ነው መቀበል የምችለው አሁን ባለው status።
እኔ አሁን መጫወት ነው የምፈልገው።
እንደዛ ከሆነ ወደ Best Bet account መልሰው። ቴሌግራም ላይ hi በለኝና screenshot ኡን ልክልሃለሁ፣ የ step ኡን ማለት ነው እንዴት መመለስ እንደምችል የሚያሳየው።
እን- እንደዚሁ ንገረኛ። እንደዚሁ ስልክ ይዣለሁ እኮ። ያው እሺ ትችላለህ? ይሰራልሃል ኢንተርኔት? እያወራኸኝ ልንገርህ።
አ- በ- ሁለት ስልክ ነው አለኝ። ያው እንደዚህ የነካው ነው።
እሺ፣ እሺ account history የሚል ላይ ግባ። እሺ እንደዛ ከሆነ account history
histories account histories
ገባ።
balance የም- ከ balance የሚለው እ፣ ጽሑፍ በታች
account history የሚል አለ። deposit የሚለው ጋር ስትገባ account history የሚል አለ።
አዎ አየው ገባው።
እሺ ነካው።
ከዛ ከዛ voucher history የሚል ላይ እ፣ voucher አዎ history አው ከዛ ሶስት ሶስት አይነት አለ። አዎ voucher history አይቻለሁ።
አገኘው። እሺ ከዛ process ላይ ያለ pending ላይ ያለ ብር አለ።
ብር ያው የቱ ጋር ነው ያለው?
ቀኑን አስራ ስድስት ብለህ ሙላውና ይሄ start date ከሚለው ላይ ቀኑ የቱ ጋር ነው የምሞላው? መጀመሪያ መጀመሪያ start date የሚል አለ እኮ
እ?
start date የሚል አለ።
start date start date
ስታይ- አዎ አንደኛው ላይ ያለው ከላይ ማለት ነው። እዛ ላይ ቀኑን በአስራ ስድስት አድርገህ ሙላው።
ቀኑ አስራ ስድስት
ከዛ ኦይ።
ስድስት አድርግና አስራ ስድስት ሞልቻለሁ። send ነው ማርጓ ከዛ search search የምትለው አለች አይደለ? ከስር search አድርግ።
search ነው send send አይደለም search የሚል አለ።
search ቆይ ቆይ አስራ ስድስት ነው ማታ አየ send
voucher history ላይ ነው አይደለ የገባኸው?
voucher history voucher history እኮ አ- account history ብለህ ከገባህ በኋላ history እና voucher history የሚል ነው የሚመጣው።
አዎ ከዛ voucher history የሚል አለ። እሱ ላይ ነው የምትገባው።
አዎ ማለኛ ማላ ያለው አዎ ስትገባ ቀኑን ማስገባት አለብህ የዛሬ አድርገህ እሺ ቀኑን አስገባየው እ።
ሴት ሴት ነው የምለው ሴት ወይም ኮኔክት ወይም ሶስት ጽፈት ነው አለው እ?
ሶስት